Hello
Hello አቤት።
ሰላም አቶ አብዴታ እንዴት ዋልክ?
አለ ሰላም አለን እግዚአብሔር ይመስገን። ከ Stanford Kids ነበር የምደውልልህ።
ከየት?
STEM- Stanford Kids ከዚህ በፊት summer camp ላይ computer programming ስልጠና እንዳለ አ፣ contact አድርገንህ ነበር አስታወስከው።
አላስታውስኩም። ምን አልሽኝ? አልሰማሁሽም። ይቅርታ።
computer programming ስልጠና ለልጆች summer camp ከዚህ በፊት ደውለንልህ Oh።
ነበር። Probably yeah ከአንድ ወር በፊት አዎ፣ ማለት yeah ነው።
Yeah yeah፣ አስታውስኩኝ። አዎ፣ አስታወስከው? thank you።
አዎ።
አሁን October ላይ ምናልባት ፕላን ካላችሁ October five ላይ የሚጀምር weekend class አለና እሺ ምናልባት ፕላን ካላችሁ እሱ cost ኡ ላሳውቅህ ነበር።
ስንት ነበር ያልሽኝ? አምስት ሺህ ብር ነበር ያልሽኝ በአሁኑ አራት ሺ ስድስት መቶ per month እንደዛ ነው። እም፣ ለ- ፕሮግራሙን ለአንድ ለሶስት ሳምንት አክር ማለት ጊዜ ነው። ለአንድ ወር ለአንድ ወር ነው።
ለአንድ ወር አራት ሺ ስድስት መቶ ነው Beginner ከሆኑ ማለት ነው። ከዚህ ቢግ በፊት ነው ምን መቸገረን ስለላቸው ለ- ለ- ለእኔ አይደለም
እም፣ ምን አልከኝ?
ለ- ለልጆች ነው አይደለ?
አዎ አዎ። የስንት አዎ አመት እኮ እሱ ነው?
አምስት አምስት okay።
ትችላለች።
አዎ እሱ አይደል?
ምናልባት አዎ ይቻላል፣ እድሜ ይቻላል።
Okay።
ከአራት አምስት ጀምሮ ነው የምንቀበለው እኛ።
ስለዚህ እሺ፣ October ላይ ለ October መቼ ነው registration?
Registration ምናልባት እናሳውቃለን፣ ግን አንተ ፍቃደኛ ከሆንክ list ላይ እንድናስገባ እና contact እንድናደርግ ነው።
እሺ እ፣ አንድ ሁለት ሶስት ሳምንት ልይና ማለት ነው።
እሺ አንድ ሁለት ሳምንት ልይና ያለኝ ምንም ችግር የለውም ልይና ይቻላል።
ከዛ በኋላ ያለውን ነገር ስትደውልኝ aware አደረግሻለሁ።
እሺ ምንም ችግር እሺ፣ የለውም።
እሺ፣ thank you በጣም መልካም ቀን።
አመሰግናለሁ።
ምንም አይደል።
ለሁላችሁ